ሄሎ ሄሎ፣ ሰላም ጤና ይስጥልኝ ቤት ቤት
ፔንዲንጉን አላክሽልንም
መቼ ሄሎ።
ነበረ
እ?
መቼ ነበር ያደረጋችሁት?
አሁን አይ ስቴፑን አሁን እኛ ወደዚሁ ቤስት ቢት ላይ እንዲቀር ስቴፑን ልክላለን ብላችሁን ነበር እና ሀይ ኦኬ፣ በሉን ምን ብላችሁን ቮቸር ነው?
ብለን ነበር።
የቦቸር አዎ ቮቸር አዎ እሺ፣ ስም ማን ነው? ቴሌግራም ላይ
እ፣ ታዱ ታዱ ጌታቸው ሀይ ሀይ ብለናል።
እሺ፣ ቆይ አንዴ መስመር ላይ ጠብቀኝ፣ check ላድርግ።
እሺ እሺ ታዱ ነው ያልከኝ የቴሌግራም አዎ፣ ስምክ?
ታዱ ጌታ አዎ ታዱ ጌታቸው okay፣ እሺ፣ ቆይ አንዴ ጠብቀኝ። እሺ፣ ልጅቷን ላገናኘት አንዴ።
እሺ
hello፣
hello ታዱ እንዴት ነህ?
አለን አለን እሺ፣ ምን ነበረ? ቅድም እኮ እየተግባባን መስሎኝ ነበር።
አይ ቴሌግራም ላይ step ኡን ልክልሃለን ብለሽኝ ነበር cancel እንድንል voucher ኡን ያው
ዛሬ ወደዛው ወደ ያዘዝከው ቤት ሌላ ነው እንዲቀር።
ወይስ እ?
ዛሬ ሌላ አዘህ ነው ወይስ ቅድም ያወራንበት ሌላ አምስት መቶ ነው ብር ነው?
ሌላ- ሌላ ነው ከዚሁ ልናወጣ ብለን okay፣ ዛሬ በ voucher ያዘዝከው ልናወጣ ብለን አዎ pending ብሎ ቀረ እና እዛው Best Bet ላይ ለማስቀረት step ኡን እ፣ እንልክልሃለን ብለው ነበር። አንቺ ሳትሆኚ ሌላ ልጅ ነበረች።
እ፣ አዎ አዎ አይ ብላኝ already ጨርሰናል እ፣ ገብቶለታል ወደ ሌላ account ነው የገባው ብያት ነው እሺ እሺ አይደለም ሌላ ሌላ ነው ከሆነ አሁን ድጋሚ ልክልሃለሁ ሌላ እሺ እሺ አንዴ ሌላ አምስት መቶ ብር እሺ አሁን ልክልሃለሁ እሺ ጠብቀኝ እሺ እሺ እሺ